ነኝ። እባክዎ ምን ልርዳዎት?
ጤና ይስጥልኝ።
ጤና ይስጥልኝ። እባክዎ ምን ልርዳዎት?
ስለ ቢጫ እንትን ማሽን ነበር እሺ እና እየተጠቀምን ያለ ነው በዋሊያ ማሽን ነው እሺ ቱሪስት የምንጠቀመው ማለት ነው።
እሺ እና አሁን ደግሞ በጣም ቆሽሾ እንትን እያወጣ ነው፣ ከውስጡ ቆሻሻ እያወጣ ነው፣ የተጋገረ ነገር እያወጣ ነው። ንጽህና እንዲደረግልን ፈልገን የ- የቢጂአይ ነው የዋሊያውን ነው የፈለጉት?
ዋሊያ ነው የምንጠቀመው የቢጂአይ ነው ግን እነሱ እንዲህ ብለውናል። አሁን
የቢጂአይ እቃ ሆኖ ለዋሊያ እንትን ነው የሚጠቀሙት?
አይደለም የዋሊያ ሆኖ ቢጂአይን ነው የምንጠቀምበት። መለስም ያውቀዋል። እዚህ መስመር የሚሰራው መለስ ነበር።
እህ
ከዚህ በፊትም አንድ ሁለቴ ልኮልኝ ያሳጠውልኝ ነበር።
እህ እሺ አሁን ቢጂአይ የምንጠቀምበት የቢጂአይ ነው የምንጠቀምበት።
እህ እሺ እ ቢጂአይ ID ይኖሩታል?
አ ID ያለ BGI ቢጂአይ ID ቆይ እስኪ ID ውን እሺ ልፈልግ በቃ እሺ እሺ